Hello ጤና ይስጥልን ቤስት ፊስ
አዎ ጤና ይስጥልኝ sister አብሮ ይስጥልኝ
እስካሁኑ system ኡ አልተመቻ
ምን ሆኖብህ ነው?
withdraw ነበር ትናንት ማታ
እሺ እስከ አሁን ዛሬ ቀን ብሎ ጠብቅ ጠብቅ ጠብቅ ስላለ ምንድን ነው የሚልህ?
ስንት ጊዜ ሶስት ጊዜ ደውሌ ጠብቅ ይገባል በሳንቲም ፔ ነው በቻፓ ነው?
ሳንቲ- ሳንቲም pending ነው የሚልህ
አዎ፣ ቢልዲንግ አይደለም እ
ቢልዲንግ አይደለም እሺ ምንድን ነው የሚልህ?
withdraw ነበረ ስልክ ማለት
እሺ
ከዛ በኋላ እስካሁን ገባ- አልገቢ አልገባም ገብትን ማለት
ኦኬ ዊዝዱ ያረከው አልገባልህም እሺ ቼክ ላድርግልህ አልገባም
እሺ check ላድርግልህ
እ
አሁን በደወልክበት ቁጥር ነው አይደለ
አ- አ- አይደለም አዎ ይሄ ይሄ ይሄ- ይሄ ዜሮ ስድስት መጨረሻ አዎ check እያረኩልህ ነው አዎ
መቼ ነው ቀኑ ትናንት ነው?
መቼ ነው? አዎ ትናንት ማታ ሌሊት ሰዓት አስራ አምስተኛ ቀን ማለት ቀን
እሺ
አንድ ሰዓት ሌሊት ሰዓት ነበር ሰባት ሰዓት ማለት
አራት መቶ ብር ነው አዎ
እሺ ለሳንቲም ፔ ያሳውቅልሃለሁ እሺ pending ላይ ነው
pending ላይ ነኝ አዎ pending ነው ለሳንቲም ፔ ያሳውቅልሃለሁ ይገባልህ
መቼ pending ላይ መውጣት አይችልም
አዎ ሳንቲም ፔዎች ናቸው የሚያስተካክሉልህ ይገባልሃል እሺ